ሄሎ
ሄሎ ሰላም ጤና ይስጥልኝ።
አሎ እናት፣ ይሄ አሁን በቻፓ ከ- ከሀበሻ ቤት ወደ ቻፓ transfer ያደረግነው ብር በእናንተ ነው። በቻፓ
እ፣ እሺ
ግን እ, withdraw በምን ከትናንት ባንክ ወዲያ ነው?
በ- በ- በቻፓ በቴሌ ብር
እሺ ቆይ የቴሌብር ስልክ ቁጥሩን ይሰጡኛል። የቴሌብር ስልክ ቁጥር ዜሮ ዘጠኝ ሰባ አራት
ዘጠኝ ሰባ አራት አስራ አንድ አስራ አንድ ዜሮ ስድስት ዜሮ ስምንት ዜሮ ስድስት ዜሮ ስምንት መች ነው ቀኑ? ሄሎ ሄሎ መች ነው ቀኑ?
ከትላንት ወዲያ አስራ ሁለት ሰዓት አካባቢ እሺ ከሀበሻ withdraw ወደኛ እየተላከ ስላልሆነ ይደውሉላቸውና approve ያስደርጉ። እሺ አልመጣም እኛ ጋር